ጭራ የምታድረው ጭራ ልቅማ የምታድረው ጭራ ጭራ የምታድረው ጭራ ልቅማ የምታድረው እንዴት አስናቀችኝ ቀድማይ ጎጆ ወጣ ጎጆ አስተማረችኝ ጎጆ ቤት ጎጆ እኔም ወፍያ አስቀናችኝ ምነው ባደረገኝ የእሷ ጋሻ ጃግሬ እንደምንም ብዬ እኔም ጥሬ ግሬ ያገዳ ጎጆን ባቆምኳት ማግሬ አጉል በቃይ ላይ አይነቱ ገምቶ ወይ ሞልቶ ላይ ሰሎ ጆሮ አይችሉ ሰምቶ እንዴት ጎጆ ይግር አንሶና ሸምቶ ገመና ከታቸው የሳር ቤት ያማረሽ ሚስጥር መለኮት ማነው ያስተማረሽ ሚስጥር መለኮት ማነው ያስተማረሽ ካፈር ክዳን ጎጆ መሬቱን ፈልፍሎ ከሰማይ ቤትታሽ ማን በሰጠኝ ከፍሎ ከሰማይ ቤትታሽ ማን በሰጠኝ ከፍሎ ብላኝ እኔን አይኔን እኔን ብላኝ እኔን እኔን እኔን ብላኝ እኔን አይኔን እኔን ብላኝ የቀን ሰው ሌታፈር ልቤሩ ካሳቢው ቅርባዶ ሲደፈር ምን ነበር ቢቆጨው ጎጆ ከማፈር ፈጣሪዋን አምና ያፏን ጥሬ ሰታ ለጅሯ ዳር ውሎ በዝማሬ ወጣን አዳኝ እንዴት ያጣት ፍርድና ዳኛታ አጣው ነጣው ብላ እንደ ሰው ባይከፋት ምጽዋት ባትለምን ትርፉን ባንደግፋት ጎጆ አለቻላ ምን ነበር ባንገፋ ብታማ ትንፋሽ አጥሯት ደግማ ስታቃጥር ማን ያቃናት ይሆን ውለታ ሳይቆጥር ማን ያቃናት ይሆን ውለታ ሳይቆጥር ወልዶ ማሳደጎን ብዙ ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት ያፉን ማን ይሰጣል የእጁ ሲርቅበት ወቢቱ